Hello ጤና ይስጥልኝ።
አቤት ይስጥልኝ።
ከ ChipChip ነበር የምንደውለው።
እሺ order አድርገው ያልመጣችሁ ነበረ።
ምናልኝ order አድርገው ይቀረቃሉ።
አ ምን ነበር?
ድንችና ቀይ ስር ድንችና ቀይ ስር።
አ
እሺ፣ ቀርቶ ነገ መ- ሳይሆን እ፣ ቀርቶብኝ አይደለም ይቅርታ፣ እንትን ሆኖ ነው እ፣ በሰው ሳይሞላ ቀርቶ አርብ ምንድን ነው ሐሙስ ማታ ተደርጎ እሺ እኔ create አድርጌ ሰው አጋጣሚ ኔትወርክ እምቢ ብሏቸው complete ሳይሆን አድረው ሰን- አርብ አርብ ሞላ። ዛሬ ደግሞ ስራ አንገባም እና ለሰኞ ብዬ ነው።
Okay።
አልኩ።
ስለዚህ አሁን ሰኞ መቀበል ነው የሚችሉት?
አ ሰኞ ነኝ ሰ- እንትን ነኝ እና ሰኞ ብዬ ብዬ ነበረ ያን ቀን ራሱ order ይቻል አዎ።
ለሰኞ ይሁንልኝ ብዬ ነግሬ ነበር።
እሺ የት ነበር ሎኬሽኑ?
እ፣ ቸርችል ቸርችል ይሄ ጥቁር አንበሳ ትምህርት ቤት እየወረደ ወይስ ልጅቴ ጋር እ? ሄ- እዮር ነው ቴሌ?
ወይስ ሄድ ኦፊስ ቴሌ ነው?
አ፣ ቲፒኦ ቲፒኦ ኢፒኦ ነው?
አ ቲፒኦ እሺ ነው።
ሰኞ እንልክልዎታለን።
አ እሽማ እሺ እሺ።
አመሰግናለሁ። ተባረክ። እሺ እሺ